ሄሎ ሄሎ ሄሎ፣ አቤት።
ሰላም ከችፕችፕ ነበር ምደውልሎት።
okay ሰላም ነው።
ሰላም
እ እሺ ዛሬ order ያደረጉት እ፣ ለዛሬ deliver የሚደረግ product ነበሩ?
አዎ አዎ።
ምን ነበረ?
ድንች፣ ሽንኩርት፣
እ፣ ምንና ምን አሉ?
ድንችና ሽንኩርት አ፣ አለም ሰው ነው አይደለ?
አ፣ አለም ሰው በሚለው እ፣ ሽንኩርት ሳይሆን ድንች ነው ያለውት።
ድንች። okay ዞሮ ብዙ አዝዣለሁ። እ፣ ይ- ያምጡት ችግር የለውም። እዚህ ደሞ ደሞ okay እ፣ እሺ ይመጣልዎታል። driver ሲደውል ግን ያንሳ- ያንሱልዎት።
እሺ አነሳለሁ፣ ችግር የለውም።
እሺ ግን ድንቹ ነው የሚወጣው ዛሬ።
ኧረ ሽንኩርት hello በዚህ ቁጥር ሳምጣ አይደለም መሰለኝ order ያደረጉት። እስኪ ሌላ ቁጥር አሉት?
ሌላም ስላለ ሆን አንድ ላይ ስለሆነ ነው ሳፋሪኮም ስለሆነ ሲኒ በቃ በዚህ ቁጥር ግን ድንች ነው ያለው። ድንቹ ይወጣልዎታል።
እሺ እሺ። ዞሮ ያለውን በቃ ችግር የለውም።
እሺ እሺ፣ መልካም ቀን።
እሺ ቻው።